ዓለም ለሞታየው በቅቶታል ያልኩት በቅቶታል ያልኩት ድንጋይን ጭኝበት እኔ ዘጋሁት እኔ ዘጋሁት ሲገለባብጠው ማተሙ ሲፈታ ማተሙ ሲፈታ ቤቱን ንጋት ሲያደርግ የታመንኩት ጌታ የታመንኩት ጌታ ጌታዬ ብርቱ ነው የተማመንኩት እጅግ የሚያኮራ የሚያስመካ አለው ጽኑ ብርቱ ነው ኢየሱሴ ብርቱ ነው የተማመንኩት እጅግ የሚያኮራ የሚያስመካ አለው ጽኑ ተመለሱ በደስታ የደሮዬ ብዬ ባይኖች አይቼ ተመለሱ በደስታ የሮያን የሚያይን ኢየሱስ ባይኖች አይም አልከው አሳዳጅን መች ቆመ በፊቴ መች ቆመ በፊቴ ተነሳው ልዘምር በገናዬን ይዤ በገናዬን ይዤ ደስታ መጽናናቴ በራማ ተሰማ በራማ ተሰማ ባለቀስኩበትም በንባይ ከተማ በንባይ ከተማ ደስታዬ በዛልኝ በዛልኝ እንደ መከራዬ ለኔም ቀን ወጣልኝ ወጥቶልኝ ሆንኩኝ በተራዬ ደስታዬ በዛልኝ በዛልኝ መከራዬ ለኔም ቀን ወጣልኝ ወጥቶልኝ ሆንኩኝ በተራዬ ጌታ ነው የኔ ጌታ ብርቱ ነው ማይረታ አይቼ ማዳኑን ተጠጋው ጉልበቱ ሌሊቱንም ሲያነጋልኝ ጨለማው ሲበራልኝ ሲረታ ሁሉ በርሱ ተጓደው በብርታቱ ብርሃኔው ሲል ጨለማዬ በራ ጨለማዬ በራ በኢየሱስ በአምላኬ በጌቶቹ ጌታ በጌቶቹ ጌታ የነሐሱ መዝጊያ አውቆ ተከፈተ አውቆ ተከፈተ የጌታዬን ኮቴ ሰምቶ መች ዝም አለ ሰምቶ መች ዝም አለ እዚያው አልቀረም አልቀረም ቀድሞ እንደተዘጋ ወድቆ ሰንሰለቴ ወድቆ ቆምኩኝ በተራራ እንደዚያው አልቀረም አልቀረም ቀድሞ እንደተዘጋ አይኖች አይቼ ተመለሱ በደስታ በድሮዬ የሚያይኝ ኢየሱስ በአይኖች አይኑ ጠላቴን አውጥቶ አጥፋው አለኝ ጌታ አጥፋው አለኝ ጌታ ዘንጉን የስልጣኑን አስጨበጠኝና አስጨበጠኝና ከእርሱ የተነሳ ባለድል ሆኛለሁ ባለድል ሆኛለሁ እየሰባበርኩ እረማመዳለሁ እረማመዳለሁ ሰባሪው በፊቴ በፊቴ ሰባብሮልኝ አልፏል የትኛው ተራራ የትኛው በፊቴ ይቆማል ሰባሪው በፊቴ በፊቴ ሰባብሮልኝ አልፏል የትኛው ተራራ የትኛው በፊቴ ይቆማል ጌታ ነው የኔ ጌታ ብርቱ ነው አይረታ አይቼ ማዳነ ተጠጋው ጉልበት ሌሊቱም ሲያነጋልኝ ጨለማ ሲበራልኝ ሲረታ ሁሉ በርሱ ተጓነ በችሎቱ ጌታ ነው የኔ ጌታ ብርቱ ነው አይረታ አይቼ ማዳነ ተጠጋው ጉልበት ሌሊቱም ሲያነጋልኝ ጨለማ ሲበራልኝ ሲረታ ሁሉ በርሱ ተጓነ በችሎቱ ጌታ ነው የኔ ጌታ ብርቱ ነው አይረታ አይቼ ማዳነ ተጠጋው ጉልበት ሌሊቱም ሲያነጋልኝ ጨለማ ሲበራልኝ ሲረታ ሁሉ በርሱ